hello ሰላም ጤና ይስጥልኝ። hello
ይሰማል።
ይሰማል።
ቲክቶክ ላይ አይቼ ነበር። እንትን ምንድን ነው መመዝገብ ከመሸ ደወልኩልሽ በቃ።
ችግር የለውም።
እሺ።
መመዝገብ ፈልገው ነው።
አዎ
እሺ ማን ልበል ስሞትን?
ዮሐንስ
ዮሐንስ ማን ህንጻ
ማን ህንጻ ህንጻ አዎ
እሺ ስልክ ቁጥር እስኪ ስጡኝ።
ይሄ ይሄኛውን የደወልኩት ልንገርሽ አዎ ይንገሩኝ።
አስራ ሁለት ዜሮ ዘጠኝ አስራ ሁለት አስራ ሁለት አርባ ሁለት አርባ አምስት አስር እሺ የት አካባቢ ነው የሚኖሩት?
ተክለ ሃይማኖት
class ኡን በአካል ነው በኦንላይን ነው መውሰድ የሚፈልጉት?
ሰዓቱ እንዴት ነው? የ- በአካል
class ኡ የሚሰጠው በ- በወር በሶ- ለሶስት ወር በሳምንት ሶስት ቀን ነው።
እሺ።
በአካል ከሆነ አያት ተስፎም ሲኒማ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው የሚሰጠው።
okay። በእንትን ኦንላይን ከሆነ በኦንላይን ከሆነ ደግሞ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ተኩል ይሰጣል ማለት ነው በጉግል ሚት።
እ፣ ችግር የለውም ሁለቱንም እችላለሁ።
እ፣ አንዱን መምረጥ ይኖርብዎታል።
ኦንላይኑ በአማርኛ ነው።
አዎ
በቃ ኦንላይን ይሆንልኛል። ድንገት ያው
እሺ።
ምን ምንድን ነው ማድረግ ያለብኝ?
እ፣ እስከ ነገ ድረስ የሚከፍሉ ከሆነ አስር ሺህ ብር ነው። ከነገ በኋላ ግን አስራ አምስት ሺህ ብር ነው።
እ፣ ነገ ነው የሚጀምረው።
class የሚጀመረው ነገ ነው። በአካል በኦንላይን ከሆነ መጋቢት አስራ ስድስት ነው የሚጀመር።
በኦንላይን አዎ
እ፣ እኮ አሁን ነው ነገ ነው ግዴታ መክፈል አለብኝ በኦንላይን።
ቅናሹ መጠቀም ከፈለጉ አዎ እ፣ አዎ፣ okay። በቃ የት ነው የሚከፈለው? እንዴት ነው መከፋፈል?
account እልክልዎታለሁ።
okay፣ በእሱ account ካስገቡ በኋላ screenshot አድርገው በስልክ ቁጥር ይልኩልናል። በቴሌግራም ልላክልዎት።
አዎ፣ ላኪልኝና አሁን ሳይሆን ነገ ጠዋት እንትን ነው።
እሺ
እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን።